ጤና የተካሄደው ኢንተርቪው
ትምህርት ቤት እሸቱን ጋብዘን ለአስራ ሁለተኛ ክፍሎች ንግግር እንዳያስፈልገን ነበር።
እሺ የት ትምህርት ቤት ነው?
ከፍያ አለው
ከየት ትምህርት ቤት ነው?
ቅዱስ ማ- ቅዱስ ማርያም ካቶሊክ ትምህርት ቤት
ቅድስተ ማርያም
እ?
ቅድስተ ማርያም ነው ያሉኝ።
አ አ ለመቼ ነው ፕሮግራሙ?
ለዛሬ ሳምንት ሰኞ
እሺ ስምሽ ማን ልበል?
አይ ክፍያ እንዳለው ለመጠየቅ ነበር።
እ፣ ክፍያ አይደለም። ደብዳቤ መጀመሪያ ደብዳቤ አስገቡና ደብዳቤ እሺ ታይቶ እንልክላችኋለን።
እሺ እሱን አዎ ጠይቀን ነበር ከዚህ አሁን ከዚህ በፊት እና ክፍያ መኖሩን ለማወቅ ነው። ደብዳቤ የሆነ ነገ ምናምን ማስገባት እንችላለን።
እሺ ስለዚህ ደብዳቤውን አስመዝግቡና እኛ እሺ እናሳውቃለን።
እሺ ጊዜ ይፈጃል ግን
ያው ቀድማችሁ ማሳወቅ እ፣ ይኖርባችኋል።
አዎ የሚቻል እሺ ከሆነ አሁን ላይ ኮሜዲያን እሸቱ ሀገር ውስጥ ስለሌለ የሚደርስ okay ከሆነ እና የሚቻል ከሆነ እናሳውቃችኋለን። ግን መጀመሪያ ደብዳቤ አስገቡ።
እሺ እሺ ያው እሺ ቶሎ ማወቅ አለብን ሌላ ሰው እንትን እንድን
እሺ እሺ እናመሰግናለን።
እሺ።
እኮ